હાલો હેલો સલામ તુમ્हाला ሶፊ መሰናበቻ આવે છે
የሰመር ካምፕ ፕሮግራም ለልጆች የሚል አይተው ተመዝግበው ባለፈው ከቤተሰብ ጋር ልማከር ብለው ነበረ።
ምን ነበረ?
የሰመር ካምፕ ፕሮግራም ለልጆች አ ዋው አ ከስቲም ፎር ኪድስ ነው ደብለው ኦኬ እ
አይተው ተመዝግበው ነበረ።
ተመዝግቤ ነበረ።
ቦታ መቼ ነው ይዘንሉት የሚጀምረው?
ነበረ። ጁላይ አዎ።
ፈርስት ነው የሚጀመረው።
ና ና okay መቼ July first ነው የሚጀመረው። this week ነው ምዝገባ የሚያልቀው እናስታውሶት ብለን ነው።
okay ዳስ አዎ ላይ ያሉት?
already እ አዎ እ ይመዝገብ እ ትምህርት ቤት አሁን already እያለቀ ስለሆነ ፈተና ጨርሰዋል።
okay ስለዚህ ያለው ነገር እ ቢመዘገብ የተሻለ ነው።
እሺ እ ወንት ሬጅስተርድ ዚስ ስለሆነ የሚያልቀው ምዝገባው በቴሌግራም ላክሎት ወይም ደግሞ በ በቴሌግራም ሞት አቬሌብል ነው።
አዎ አዎ እሺ ጁላይ ፈርስት ነው የሚጀምረው እስከ ጁላይ ትዌንቲ ሲክስ ሙሉ መረጃ አሉት አይደል? ባለፈው አውርተው ነበረ።
እ አዎ አዎ እሺ እሺ በቃ እሺ።
ቴሌግራም ላይ ኮንታክት አረጋት አረጎታለሁ።
እሺ እሺ እሺ እሺ አቶ ዮናስ እሺ እሺ